hello ጤና ይስጥልኝ ቤት ቤት
አዎ እንትን account ነበረ account ላይ ሀያ ሺህ ልኬ ነበረ አልገባም
ጤና ይስጥልኝ ቤት ቤት ዲቦራ ነኝ እባክዎ የምንረዳው
account ነበረ account ወደ እንትን ልኬ እሺ ቴሌብር ላይ አልገባም ጨርገክ የቤት ቤት ቁጥር ንገረኝ ዜሮ ዘጠኝ ሀያ አራት እሺ
ሀያ እሺ ዘጠና ሰባት ሰላሳ ስድስት
ስንት ብር ነበር ሀያ
ትንሽ ጠብቀኝ መስመር ላይ check አደርግልሃለሁ hello
አቤት ወደ ወደ ቴሌብር ላከው አዎ ሳንቲም ፔ ይሄ ቴሌግራም I mean ቴሌብር በዚህ ካለ በሳንቲም ፔ ብትልከው